ሰላም ቤስቲ
Hello ሰሙ እንዴ?
ሰላም እንዴት ነህ?
ከሁለት ሳምንት በፊት እሺ
ቤስት ጊዜ ውስጥ አራት መቶ ብር ነበረ።
እሺ
ከዛ ስልክ ተሰበረ screen ኡ።
እሺ አሁን ሲገባ ደግሞ እ፣ ባዶ ነው ይላል።
አዲስ account ከፍተህ ነው እንዴ?
አዎ አዎ፣ ሶስት አዲስ አካውንት ነው ክፍት እና ዚ- ዚ- አዲስ ዜሮ ከሆነማ ነው።
አዲስ ከሆነ ያው ባዶ ነው የሚሆነው። እስቲ የተሰበረብን ንገረኝ።
የ- የዱሮማ ረሳና
ረሳኸው ቁጥሩ?
አወላ ስልክ ቁጥርህን?
አስር ቁጥር አለ ኮዱ ኮዱ ብቻ።
ቤት ቤት አይ ነው ኮሉ ችግር የለውም። ቤት ቤት ነበር ብር ያለበትን ንገረኝ እስቲ።
እ፣ እ፣ በ- ቁጥሩ ልንገር አዎ አዎ ዜሮ ዘጠኝ እሺ ሰላሳ ሶስት ሰላሳ ሶስት ሰላሳ ስድስት ሰላሳ ስድስት ሰላሳ አምስት እሺ አርባ ሶስት
አሁን የዚህን password አታውቀውም? አራት መቶ አላ አራት መቶ ብር አላ- አለው account ላይ አዎ አዎ፣ okay። እሺ አሁን ምን ማድረግ ነው የፈለከው? password ኡ ጠፍቶብህ ነው?
አዎ ጠፍቷል። አዎ ይኸውልህ እንዴት ታደርጋለህ? ቁጥሩን አስገባና ማለት ነው forget password በለው። እሺ forget password ስትለው አዲስ ይላክልሃል። እሺ
ገንዘብ ደግሞ የለም። አዎ፣ ስንት ጊዜ ነው?
ነው አለ። ይኸው እያየሁት እኮ ነው። እኔ ገንዘቡን እያየሁት ነው አባ።
እሺ እ- እሺ እኔ እሺ፣ ገንዘቡን አይ- እያየሁት ነው። አንተ login በልና ግባና ማለት ነው
እሺ፣ አመሰግናለሁ።
login ብለህ ግባና forget በለው። እሺ እሺ፣ እሺ፣ ከዛ ፓስወርድ ይላክልሃል። እሺ እሺ፣ አይ- እሺ እሺ እሺ፣ እሺ።